ነው ማለት ነው። ስትጨነቅ ነው ይወጣ ብጉር ሄሎ ሄሎ፣ ጤና ስጥልህ። ከሁዳ ባይክ ማኑፋክቸሪ ነበር የምደውልልሽ። ልደት ነሻ? በጁነር አካውንታንትነት ነገ ጠዋት ሁለት ሰዓት ላይ ፈተና አለሽ፣ የጽሁፍ ፈተና።
እሺ፣ የት አካባቢ ነው?
ለቡ መብራት ኃይል አርሴማ ፊት ለፊት።
እሺ፣ ምንድን ነበር ስሙ ያልሽኝ? ላስደግጥ ድጋሚ።
ለቡ መብራት ኃይል አርሴማ ፊት ለፊት።
አይ አይ፣ አይደለም ቦታ የመስሪያ ቤቱ።
መስሪያ ቤቱ ሆዳ bicycle manufactury።
እሺ፣
እሺ፣ ትመጫለሽ?
አዎ እመጣለሁ።
እሺ፣ መልካም ቀን።